ጤና ይስጥልኝ ሁሉ ስፖርት ባኮ የምደውለው
ከ wallet ብር ወደ ቴሌ ብር አስተላለፌ ብሩ አልገባልኝ።
ቴሌግራም ላይ ልከውልናል።
እ ቴሌግራም ላይ ልከዋል።
ኧረ አይደለም ከዝውውር ታሪክ ላይ ያልገባሉትን ፎቶ ያንሱና በቴሌግራማችን ይላኩልን።
አይ ብሩ wallet ላይ ነበረ።
እኮ ገባኝ። ተጨማሪ አዎ።
የሚለው ውስጥ ይግቡና የዝውውር ታሪክ የሚል አለ። አ?
ምን አሉኝ?
ተጨማሪ የሚለው ውስጥ ይግቡና የዝውውር ታሪክ የሚል አለ። ከዛ ላይ ያልገባሉትን ፎቶ አንስተው በቴሌግራም ይላኩልን።
ተጨማሪ የት ላይ የማገኘው?
የሁሉ ስፖርት account ኦት ውስጥ እ
የሁሉ ስፖርት account ኦት ውስጥ
የሁሉ ስፖርት account እ account ኡ ላይ okay። እሺ እሺ